ሀሎ ጤና ይስጥልን።
ጤና ይስጥልኝ።
በሚሲሲፒ ነው የአራተኛ ዙር መመዝገቢያ ቁጥር
አዎ ለመመዝገብ
ስሞትም አልበል።
ቆንጅት
እሺ ቆንጂት ቆንጂት ማ መኮንን
ቆንጂት መኮንን ስልክ ቁጥር ዜሮ ዘጠኝ
አስራ አንድ እሺ ስልሳ ስምንት ሀምሳ አምስት ሰማንያ አራት ዜሮ ዘጠኝ አስራ አንድ ስልሳ ስምንት ሀምሳ አምስት ሰማንያ አራት
okay አድራሻው ሴት ነው
አያት ሀያት